ጤና ይስጥልኝ አሊባባ
እንትን አቶ ዛ አውቶማቲኩ አለ እንዴ?
አቶዝ አሁን ላይ የለንም አባት ምንድን ነው ያለው መኪና? ትንሽ መኪና
ቴሮዝ አለ
ቴሮስ ዜሮ ዜሮ ነው።
ቴሮዝ አይደለም የሁለት ሺህ ስምንት አለን የለጠፈ
አ- አ- manual ነው።
አዎ ሁለት ነጥብ ስምንት የሚባል አለን ሊፋን አለን አምስት ሀያ
አይ ሌላ ሌላስ
ሚ- እ፣
እ?
ሚኒባስ አለችን
ቪትስ አለ
ቪትስ አዎ አለን ስንት ነው?
አስራ ሰባት አስራ ሰባት ሁለት ስንት ሁለት ሺህ ሁለት
ኦ፣ ኮሮላስ
ኮሮላ አለን ሁለት ሺህ ሰባት ሁለት ነጥብ ስምንት
ላይ ሰባት እስከ አንድ ሁለት ሚሊዮን ምን መኪና አለ? ምርጥ መኪና
እስከ ሁለ እስከ አንድ እስከ ሁለት ሚሊዮን ነው ያሉኝ አይደል?
እ
ዲዛይር አለ ሀያ ሀያ ሁለት
ስንት ኪሎ ሜትር ሄደው ሁለት ነጥብ ሁለት ነው ግን ስድስት መቶ ሺህ ባንክ እዳ አለበት።
ስንት ኪሎ ሜትር ሄዷል?
ብዙ አለ የደም አባት መተው ያዩታል ከሁለት ሺህ ስንት ሀያ ፐርሰንት?
ሁለት ስንት ኪሎ ሜትር ነው?
ሀ- ሀያ ሀያ ሶስት አለን ቁጥር ልስቶት
አሬ አምስተኛ ቁጥር ነው። ሁሉም ቁጥር ልስጥ ቴክስት አድርጊልኝ። እሺ።
እሺ